Hello
Hello ሰላም ጤና ይስጥልን Best Bet ሮስ ጥለን ጆርጂ ነገር ትናንትና ወደ ትናንት ከሰዓት ሁለት ሰዓት ወደ ስምንት ሰዓት ተኩል ወደ Chapa deposit withdraw አድርጌቼ ወደ Commercial Bank ማለት እሺ እና system ኡን ትናንት እሁድ ስላ ምናልባት ብዬ ነው ግን እስካሁን አልገባልህ?
ድረስ እኮ fix አልተደረገም ስንት እስካሁን ብር ድረስ ነው አዎ፣ ሁለት ጊዜ maximum ደግሞ ወደ maximum ሳንቲሙን ደግሞ ሀምሳ ሀምሳ ሺህ ነው እሺ ስንት ነው አሁን የሞከርከው አንተ ሁለት ሁለት ሁለት ሁለት ሁለት ጊዜ ነው ያስገባሁት ወደ ወደ Commercial Bank ማለት ነው። ሁለቴ ስንት ማለት ብር?
መ- መቶ ሺህ ነው አንድ ጊዜ ሀም- ሀምሳ ሺህ ሀምሳ ሺህ አድርግቼ ነው ወደ Best Bet Commercial Bank ቁጥሬ ማለት ነው።
ነው አ?
Best Bet ቁጥሬ ነው የደወልክበት አይ አይደለም፣ ይሄ አይደለም እሺ ንገረኝ check ላድርግ ዘ- ዜሮ ዘጠኝ አስራ አምስት ደግሞ ከናኮንት ምናምን ከፈለገችው እነግርሻለሁ። ዜሮ ዘጠኝ አስራ አምስት ዜሮ ዜሮ ዜሮ ዜሮ ዘጠና ስድስት ዘጠና ስድስት ሰባ ዘጠኝ ሰማንያ ዘጠኝ
ዜሮ ዘጠኝ አስራ አምስት ዜሮ ዜሮ እ
ዘጠና ዘጠና ስድስት ሰማንያ ዘጠና ዘጠኝ ስድስት ዘጠና ስድስት ሰባ ዘጠኝ ሰባ ዘጠኝ ነው ሰማንያ ዘጠኝ ዘጠና ስድስት ሰባ ዘጠኝ እሺ ቼክ ላድርግለው ትንሽ ጠብቅ ቼክ አድርጊ አባ
እሺ Hello
አቤት
መቼ ነው ያዘዙት
አ፣ ትላንት አ፣ ስምንት ሰዓት ተኩል ለሶስት- ለሶስት ሰዓት ሀያ ጉዳይ ምናምን እና account ነበር ወደ- ወደ Commercial Bank withdraw አድርጌቼ ነበር
እሺ ትናንት ትላንት- የሞከሩት ትላንት ራሱ ሶስት ጊዜ ደውያለሁ ወደ Chapa አዎ፣ ማለት አረ ይኸው ትናንት ሀምሳ ሀምሳ አዎ።
ሁለቴ የሞከሩት አዎ ወደ Best አዎ Bet account ኡ ተመልሷል።
አ?
ወደ Best Bet account ኡ ነው የተመለሰው።
እንዴት
failed ሆኗል transaction ኡ።
እሺ።
ወደ account ወደ Best Bet account ኡ ነው የተመለሰው። እዛ ላይ check አድርጉት፣ እሺ
check አድርጉት እዛ ላይ።
አየህ።
እሺ፣ መልካም ቀን።